ሄሎ ሄሎ፣ ሰላም ነው? እንዴት ነሽ?
አለ እግዚአብሔር ይመስገን።
memory ሞላብኝ። ምን ላድርግ?
እም?
memory ሞላብኝ። ላምጣና ትቀይሩልኛላችሁ?
memory የለንም ገና እየጠበቅን ነው። memory የትኛው ነው እሺ።
ማሸነፍ?
ይሄ ትንሿ ዋሰሜ በጥቁሩ እ ጥቁሯ እ እሱ የለንም ገና እየጠበቅን ነው።
እና ምንድን ነው መፍትሄው?
ያው እስከሚመጣ እዚህ ታስገባውና እጅ በእጅ ነው የምትጠቀመው።
በስመ አብ በስመ አብ። ሌላ አይነት የላችሁም ማሽን ተመሳሳይ?
የለም
ወይ ጉድ! እና በደረሰኝ አሁን በጣም ከባድ ነው። በደረሰኝ መስራት እሱ እኮ ነው። በዲስክ ላይ አውጥታችሁ ባዶ አታረጉትም?
ውይ የለም፣ ሙሉ spare part ኡ መቀየር አለበት።
በጣም ያሳዝናል። አሁን በቃ ሌላ ቦታ ገዝተን ነው ማለት ነው። ከእናንተን ደንበኝነት መውጣታችን ነው ማለት ነው።
እንጃ እርሱ ነው የሚያውቁት።
አ ማለት እንዲህ ከሌለ ምን ላድርግ ታዲያ?
አዎ፣ እስከዛ እጅ በእጅ መጠቀም ነው።
እ- መቼ እሺ እንደሚመጣ ማለት አላወቅም።
አይደለም አሁን እ፣ ማሽኑ ወዴት ነው? ወደ መንግስት ነው የሚመለሰው ካልተጠቀምንበት?
ያው ይወገድልኝ ብለው ከገቢዎች ያጽፋሉ፣ ያስወግዳሉ ማለት ነው።
Okay። ወደ እናንተ ጋ ግን ከመጣ ለጊ- ሊቀመጥልኝ ነው በአደራ መሰለኝ።
አይ ባደራም ከገቢዎች አጽፎ ነው ባደራ የሚያስቀምጡት።
Okay። ምናልባት ግን memory ው አሁን- አሁን ደግሞ እን- እንደዚሁ አስገባለሁ ካሉ እንደዚሁ አስገብተው መጠበቅ ይችላሉ።
አስገብቶ ሌላ ማሽን ገዝቶ ያ spare እንደገና ቢበላሽ ለሌላ ጊዜ ሊጠቅም ይችላል ወይስ ምንድን ነው?
ማስወገድ ከፈለጉ ደብዳቤ ይዘው ይመጣሉ ከገቢዎች። ባደራም ለማስቀመጥ ከፈለጉ ከገቢዎች ባ- ደብዳቤ እናንተ ያመጣሉ።
ጋ ነው ለማስወገድም እናንተ ጋ ነው የሚመጣው?
አዎ፣ አዎ።
እሺ፣ እሺ።
እሺ። አሁን ማሽንና ደብተርና ንግድ ፍቃድና መተ